አሁን ደውዬ ነበር።
በማክ ኮሚኒኬት ያደረግሽበትን ወይ ስልክ ሰጭኛለሽ? ስልካቸው አልሰ- ስልካቸው አልሰራልኛል እና የምን የኬርላንድ ነው አዎ የራስ የኬ- ደስታ አዎ፣ የኬላንድ የኬርላንድ እሺ፣ ያናገርኩትን ዶክተር ያናገርኩትን ስልክ ላክልሽ።
አዎ አንቺ ያናገርሽልኝ ያናገርሽበትን ስልክ ላኪልኛ ዜሮ
እሺ ዜሮ ዘጠኝ ዜሮ አምስት ዜሮ አምስት
ሰባ ሁለት አርባ አራት አርባ አራት ሰባ ሁለት አርባ አራት አርባ አራት አዎ እሺ ልደውልላቸውና ልደውልልሽ እሺ